Yes. Yes.
ሄሎ
ያሉ
ወይ ከአሪፍ ፔ ወደ ቴሌብር ልኬ አልገባም።
እሺ ከአሪፍ ፔ ነው ያሉኝ።
አ ከአሪፍ ፔ
እሺ አሁን የሞከሩት ደንበኛችን።
አ አ አ እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት።
በዚህ ቁጥር አ እሺ ሙሉ ስሞትን ይንገሩኝ።
በኃይሉ ብርሃኑ
እሺ ደንበኛችን ያስተላለፉት የገንዘብ መጠን ስንት ነው?
ሶስት መቶ እና አምስት መቶ
ከቴሌብር ነው ያስተላለፉት።
እ? አ እ?
ከቴሌብር ነው ያስተላለፉት።
እ፣ አይ no እ፣ game ነገር ነው። ከዛ ወደ withdraw ለማለት አሪፍ ፔ ነው ያሳየኝ። አሪፍ ፔ ስነካ ከዛን እሺ፣ ብሩ አልገባም ወደ በአሪፍ ያ- ቴሌብር
ከየትኛው betting site?
ማን ነው ያው እንትኑ እዛ system ኡ ላይ withdraw system ኡ ላይ የእናንተ እንትን ነው አሪፍ ፔን ያለው እሺ የ- እንትኑን ልንገርሽ
ቤቲንግ ሳይቱን ኦኬ እሺ እሺ የተጫወቱበት ልንገርሽ አውራ ቤት
አውራ ቤት አ
እሺ ከቴሌ ብሮት ነው ከሲቢኢ ነው ያስተላለፉት
እም?
ወይ ደግሞ አይ ከዚሁ ዊዝድሮ ያደረጉት?
ዊዝድሮ ያደረኩት ከአሪፍ ፔ ማለት ነው እሺ ከአሪፍ ፔ ወደ ቴሌ ብሮት ነው ቴሌ እያስገቡ ብር።
ያሉት እ፣
እሺ ደንበኛችን መረጃውን መዝግቤ እልዎታለሁ አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ኦኬ አዎ እንትኑ system ኡም አልመጣም እንዴት ነው ማድረግ ማለት የ withdraw አሁን transaction ስታደርጊ እሺ ወይ pending ብሎ ተንጠልጥሎ ይቀር የለ ካልገባ እሱ ነገር አልመጣልኝም።
ምንድን ነው የሚሉት successful ይሎታል ወይስ success አዎ successful ይለኛል እንትኑ። ከዛ በኋላ ግን ወዴት እንደሄደም አ፣ ወደ ቴሌብር ገብቼ ሳይ የለም።
እሺ ደንበኛችን እ፣ ያንን screenshot አንስተው ይላኩልን ወደ ቴሌግራም ያንኑ?
account ኣችን አዎ okay እሺ እሺ እሺ ዜሮ ዘጠኝ ዘጠና ሁለት
አ፣ አንድ ስልክ ያዘልኝ ከአንድ ይቅርታ እሺ
ዜሮ ዘጠኝ ዘጠና ዘጠና ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ
እሺ ሲልኩልን ለሚመለከት አካል እናስተላልፋለን።
እሺ እሺ ሀምሳ እሺ ሀምሳ አምስት- ሀምሳ አምስት ነው መጨረሻው።
ቆይ ሀምሳ አምስት ዜሮ ዘጠኝ ዘጠና አንድ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ዘጠና ሁለት እ ንገሪኝ አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን።
እሺ እሺ ሌላ የሚረዱት ነገር አለ?
በቃ thank አመሰግናለሁ ስለደወሉ። እናመሰግናለን።
እሺ።
ስለሚከታተሉን ካለ እሺ፣ እሺ።
መልካም ምሽት ይሁንልዎት።